ሰው ምን ያደርገኛል ኢየሱስ ካለልኝ ከማንም አብልጦ አባት ከሆነልኝ ምድር ቢነዋወጥ በምንም አልፈራ ኢየሱስ ሕይወቴን እኔን እየመራ ሰው ምን ያደርገኛል ኢየሱስ ካለልኝ ከማንም አብልጦ አባት ከሆነልኝ ምድር ቢነዋወጥ በምንም አልፈራ ኢየሱስ ሕይወቴን እኔን እየ